ሄሎ
ሄሎ
አቤት፣ ምን እንርዳዎት?
እ ሰላም ነው። እንዴት ነሽ?
እግዚአብሔር ይመስገን። ምን እንርዳዎት?
አለሁ። እ ትናንት በዚህ ሰዓት ከቴሌ ብር ወደ እ አፍሮ ስፖርት አንድ ሺህ ብር አስተላልፌ ነበረ እና እስካሁን ሀያ አራት ሆነው አልገባልኝም። እነሱ ጋር ስደውል already transaction completed ሆኖ በሰኙም አለ ለአፍሮ ስፖርት ግን እስካሁን አልገባም። አንድ ሺህ ብር ሙሉ ሊደርስ በስልክ ማለት ነው።
አይ ስልክ ቁጥር ልስጦት፣ ዜሮ ዘጠኝ ስልሳ
ምን አልሽኝ?
ስልክ ቁጥር ልስጦት፣ ዜሮ ዘጠኝ ስልሳ
ስልኬን
ዜሮ ዘጠኝ ስልሳ አዎ።
አም- አ- አልሰማሁሽም። ትደግሚልኛለሽ?
የእኛን ስልክ ልስጦት፣ ቴሌግራም ላይ እንዲያዋሩን።
የእኛን ስልክ አዎ የእኛን የቢሮ ስልክ ልስጦትና ቴሌግራም ላይ ያዋሩ።
እሺ፣ እሺ ልጻፍ ዜሮ ዘጠኝ ስልሳ አዎ ዜሮ ዘጠኝ ስልሳ
ሰባ ሁለት እሺ ስልሳ አርባ ሁለት አርባ ሁለት ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት ቆይ ቆይ ዜሮ ዘጠኝ ስልሳ አርባ ሁለት no no ሰባ ሁለት
ዜሮ ዘጠኝ ሰባ ሁለት ዜሮ ዘጠኝ ስልሳ ሰባ ሁለት
እሺ
አርባ ሁለት
አርባ ሁለት
ሰባ ሁለት
ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት መጨረሻው ስልሳ ሁለት አርባ ሁለት no no አንድ ላይ ድጋሚ ድገመው ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት መጨረሻው ሰባ ሁለት አዎ እሺ አሁን ደውላቸው
no message message ኡን ይላኩልን ቴሌግራም ላይ ምን ብዬ ልላክል በቴሌግራም message ኡን አዎ receipt ኡን ይላኩልን
ኦኬ እነሱን መክፈሉን የሚያሳየውን እሺ እሺ እሺ ቻው እሺ